ስንት ነው ኦርደር ነበሩ? እየደወልኩለት ነው።
ሄሎ
ከቱቱ ኦርደር ካንስል አድርጌለታለሁ መሰለኝ እኔ ከቱቱ ምን?
ኦርደር ነበር እንዴ?
አዎ ከስተመር ጋር እያደረስኩ ነው።
እያደረስከው ነው?
አዎ ከቱቱም አለ ሌላም አለ። አዎ ምን ነው ቱቱ ወዴት ነው?
ከቱቱ አላኪም እዚህ ቦሌ ማለት ነው።
እሺ በቃ አይ ዲስፓች ስለቀ- ስለቆየብህ ነው ለዛ ነው ጠይቄው ብለኝ ነው ዝም ብለው። እሺ ኦኬ አይ በቃ አንተ እየጨ- አንተ እየሰራው ነው?
ኦልሬዲ ጨርሰው ነው። በአምስት ደቂቃ ውስጥ ጨርሰዋል ኦርደሩ።
እሺ እሺ ሰመረሽ እሺ እሺ